የሚሉ ይደውላሉልኝ። ሚለን ስለ ዶክመንቱ ሄደን ስራችን ሰራል። ዲሪንግ በኩል ምን ታደርጊያለሽ? አንድ ሌላ ሳይት ላይ ትሄጃለሽ። አንዳንዴ እንትን የለም እጅ የለብንም ሄድሴት ስለሆነ ኮመንት ማለት እዚህ ጋር ኖት አንድ የመስመር ላይ ጠብቀኝ ያወራ ነው ለመዝግብ ልትዩ ትችያለሽ። ይሄ የስልጠና ነው። እሺ ሰዎቻችን የምናሰለጥንበት መንገድ ነው። ምክንያቱም ተሰርቷል ነገር ካልተጠቀምንበት አይሆንም። እሺ ከዛስ ሌላ መጨረሻሽ ምንድን ነው? በቃ ትገለሽ ወይም ደግሞ ትራንስፈር ላይ ይቅርታ አለቃ ማድረግ ትችላለሽ። ትራንስፈር ናት ግን አውትባውንድ ላይ ያሉ ሲሽኖች ግን አሁን አጠቃቀሙ ጋር ዲስከስ ያደረገ ነው እንጂ ይሄ ከኢረሮች አንጻር አላየንም። እሱን ሳባም ሄዳ ምናምን ተሳትፎ እናያለን። ይሄ ደጋግመን ስደውልሽ እንትን አድርጊው